መግባት ይሻለኛል። ቶሎ አደረ ፍቅሬ ባይኔ ካየሁት ወዴት ነው አድራሻው የሚገኝበት? ምናም ባራቀኝ መንደሩ ጠፋኝ ሆዴን የማዋየው ጉዳይ ነበረኝ። ፍቅርዬ ትዝቶ ጠምቶኛል እንዴት ይሻለኛል? ፍቅርዬ ትዝቶ ጠምቶኛል እንዴት ይሻለኛል? ደህናውኛ ላለኝ ሲለየኝ ከፊቴ ሽታ ሆኖ ቀራለኝ ከህይወቴ ምን አስቀይሜው ነው ምን ተናግሬው ትዝታውን ትቶ ከአይኔ የራቀው ፍቅርዬ ትዝታ ጠምቶኛል እንዴት ይሻለኛል ፍቅርዬን ትዝታ ጠምቶኛል እንዴት ይሻለኛል አውቃለው በደህናው ሆዱ እንደማይጨክን ስጋዬ በእሱ ፍቅር እንዲህ ሲመነምን መድኃኒት የሱ ነው ሌላ ምንም የለኝ ይድረስ በሕይወቴ ትዝታው ሳይገለኝ ፍቅርዬ ትዝታ ጠምቶኛል እንዴት ይሻለኛል ፍቅርዬ ትዝታ ጠምቶኛል እንዴት ይሻለኛል ውሎ አደረ ፍቅሬ ባይኔ ካየሁት ወዴት ነው አድራሻው የሚገኝበት? ምናም ባውራገኝ መንደሩ ጠፋኝ ሆዴን የማዋየው ጉዳይ ነበረኝ። ፍቅርዬ ትዝታ ጠምቶኛል እንዴት ይሻለኛል? ፍቅርዬን ትዝታ ጠምቶኛል እንዴት ይሻለኛል? ፍቅርዬን ትዝታ ጠምቶኛል እንዴት ይሻለኛል? ፍቅርዬ ትዝታ ጠምቶኛል እንዴት ይሻለኛል? ፍቅርዬ ትዝታ ጠምቶኛል እንዴት ይሻለኛል? ፍቅርዬ ትዝታ ጠምቶኛል እንዴት ይሻለኛል? ፍቅርዬ ትዝታ ጠምቶኛል እንዴት ይሻለኛል?
Relax.